Hello.
Hello ደሜ፣
Hello።
Hello ደሜ፣
አቤት።
የት ነሽ?
እኔ እም፣
እዛ ባለፈው ክሊኒክ ሂጄ እንትና ደረሰኙ ልክ ካልሆነ ምን እሱን ላስተካክል ብዬ እህ፣ እሺ። ይኸውልሽ ደሜ፣ እ የ- የእንትን ብር አውጥተሻል እንዴ?
የሻይ ቅጠል የቅመማው
ሰጥቻታለሁ። ለፀሐይ ሰጥቼ እም፣
መጀመሪያ እ በፊት የወሰድሽውን እም።
መልሽ ያለችኝ እሷ ጋር ነው ያለ።
በቃ አሁን ለአንዴ ብቻ የሚሆን ነው ያለው እዚህ።
በቃ ደ- ያ ደጀኔ ቢኖር እ ዛሬ መስ- ማናት ቴና ጋር ያለው ደረሰኝ ፈረምልኝና እም፣ ዛሬውኑ ትሰጠኝ ነበር።
ስለዚህ ገብቼ ለደሱ ላናግረው።
አዎ እንደሚ እም፣ አይ ጥሪልኝ ስለሚልሽ እም፣ ቆይ ልምጣ። ይኸው እየመጣሁ ነው። ንግድ ባንክ ጋር ደርሻለሁ። ከዛ እሺ፣ ጥሪልኝ ካለች ደግሞ የት ነሽ ምናምን ወሬያቸውን እንትና ያደርጋለሁ።
እሺ፣ እሺ እሺ፣ እሺ።